ስም መውላ በረካ እንዲሆን ከኛ ሁሉ እንዲሞላ በሰፋበትም ዘመን ዚና ሐራሙ የዘውዱ ኒዕማ ሀያት ይኸው ታደሙ
رحيم رحيم الله رحيم رحيم رحيم رحيم مولا رحيم رحيم ኢማናቸው ሊሞላ ሊሆን ካሚለ ኒካቸውም ታሰረ ሆነ በዓለም رحيم رحيم الله رحيم رحيم رحيم رحيم مولا رحيم رحيم በሉ እንጂ ተደሰቱም በል ማሻላ አይተናልም ሰምተናል ኢማን ሲሞላ
رحيم